በነገሮች ላይ ምንም እኔ እንጃ እኔ እያወጣቸው ነው ያገላበጡት ነው እንጂ እና ቤቴ
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነበር የምንደውሎት እሺ ስለ ችፕችፕ ያለውትን አስተያየት service ኣችንን ወደውታል ወይ እና አጠቃላይ feedback ለመቀበል ነበር የደወልነው።
አይ በጣም ቆንጆ ነው፣ ተመችቶናል።
እሺ ቢስተካከል ብለው የሚነግሩን ነገር አለ?
አይ የሚስተካከል ቢያንስ በምሳ ሰዓት ባይመጡ ደስ ይለናል።
okay እ፣ ስድስት ቀደም ሰዓት ብለው ቢመጡ ነው።
አዎ አምስት ሰዓት ላይ ዘጠኝ እም፣ ሰዓት ስምንት ሰዓት ተኩል ላይ ምናምን ቢመጡ ደስ ይለናል። ለምን እሺ ለምሳ ወጥተን ተመልሰን ነው የምንመጣው እም፣ እሺ እሺ እና እናስተካክላለን። ስለተጠቀሙ እናመሰግናለን። መልካም ቀን።
መቸገር የለም። እሺ እሺ እናመሰግናለን።
እሺ